Hello ጤና ይስጥልን ቤት ቤት
አብሮ ይስጥልን። ቅድም ትናንትና በዚህ ሰዓት ውዝዶ አድርጌ ነበር በቻፓ ብር እና እስካሁን አልገባልኝ።
OK እስቲ በዚህ ቁጥር ነው አይደል? እሺ አንዴ check ላድርገው መስመር ላይ ቀጥቃይ ስንት ብር ነበረ? ይቅርታ አስር ሺህ
አስር ሺህ ነው ያልከኝ? OK ፕሮስ ኤርሚያስ ተሰጥ ነው አይደል? ኤርሚያስ ታለ OK processing ላይ ነው ያለው። እሺ ለቻፓ ላሳወቀልህ እና ትንሽ ቆይተህ check አድርገው። እሺ እ እ ትናንት አራት ሰዓት ሞላው።
እሺ እኮ ላሳወቀልህ እና ትንሽ ቆይተህ check አድርገው። እሺ እሺ እሺ መልካም ምሽት።
አሜን ላንቺ እሺ